Hello ጤና ይስጥልኝ።
ጤና ይስጥልኝ።
ከአሪፍ ፔይ ነው የምንደውልልዎት። ደንበኛችን አሁን chat ላይ ያወሩን ነበረ።
አዎ አዎ። እሺ issue ው dashboard ኡ ላይ እንትን አሁን ለምሳሌ የሌሎችን የነቻፓ ሳንቲም ብን- ብናይ balance ኣችን ለመጨመር directly ለእናንተ እንከፍልና የሆነ የሆነ balance እሺ ከዛ balance ኣችን ይጨምራል ማለት ነው። currently አዲስ ስለከፈትን ከአሪፍ ፔይ ጋር እንት ነው ድምፁ የለንም balance።
ተቆራረጠ። ደንበኛችን Okay አይሰማም አሁን? Hello hello ደንበኛችን ድምፁ ተቆራረጠ። ምን አሉኝ?
አ፣ አሁን ይሰማል?
አሁን ይሰማኛል።
Okay እሺ። So ከአሪፍ ፔይ ጋር አዲስ ነበር የከፈትነው እንትን merchant account እና balance የለንም currently።
እሺ So customer ኦች withdraw ማድረግ አይችሉም ማለት ነው።
እሺ So directly እንከፍልና ወይ የሆነ ወደ አሪፍ ፔይ account or something ከዛ directly እናንተ ባ- balance ኣችን top up ታደርጉታላችሁ ማለት ነው።
እሺ ደንበኛችን እ- ከኛ ጋር ይቅርታ በጣም እሺ። ምን አሉኝ?
እሺ እ፣ አቋረጥኩት። እሺ እ፣ ነው ችግር የለውም ጨርሻለሁ።
እሺ እሺ ደንበኛችን ከኛ ጋር Register አድርጓል አይደለ?
Register አድርገናል፣ integration ጨርሰናል።
አዎ።
which is ኦ- ኦ- ኦንላይን ያለ ነው።
Okay እሺ ደንበኛችን መልሼ ልደውልልዎት አንዴ።
Okay እሺ እሺ ደንበኛችን